ሄሎ ሄሎ ሄሎ ሳሪ ጥቤ ልንገርህማ እንትና ጋሻው የላከው ሁለት እንደሆነ አውቀሃል አይደል? ሁለት አንድ የብርቱካን እና አንድ ደግሞ የሌላ ሰው
አላከም እኮ ሌላኛው አአ ሁለት ነው የላኩት አለ። አሁን ደውዬለት እንዴ እስቲ ደውልለት።
ይኸውልሽ አራት ሳሪ ጠይቄው በእሱ ፋንታ የሁለት ወር apply አድርግልኝ ብሎ ሌላ ነው ወይ ብዬ ጠይቄው አይቶት ምንም አለኝ እና የላከልኝ አዎ አዎ የሌላ ሰው የሌላ ሰው ልኳል በሱ ፋንታ። ከዛ ደግሞ ሌላም ደግሞ ልኳል። የሌላም ደግሞ እስቲ ደውልለትና አጠቃላይ ስንት ነው አ- እሺ።
አሁን አራት ሶስት ነው አራት ነው apply የተደረገው ብለህ check አድርገው።
እሺ፣ ደው- ደውዬ ጠይቄው እሱ ግን እዚህ ላይ አላከም ቴሌግራም ላይ አልተላከም እሺ አይሻልም? እንዳይሳሳት ልክ ያለው አላኩ ምናምን እንዳይል አንተም በደንብ ያው እሺ የእሷን ፓስፖርት ድጋሚ መላኩ እሺ
እሺ።